ሄላ ሄላ ሄላ ሰላም ድምፅሽ አይሰማም እ እርቀሻል በጣም ከስልኩ እሺ ሄላ ስልኬ ቴክኖሎጂ ነበረ ምን ልርዳሽ ካሽሪ ይገርማል እ እ እ ቀደም ደውዬላችሁ ነበር።
አዎ አዎ
አዎ እና እንትን ነበረ ይሄ የማሽኑ እንትኑ ደርሶ ማለት ነው annual service የሚደረግበት ቀን ማሽኑ የት ነው ያለው
እኛ ጋር ነው እየሰራንበት ነው እየተጠቀምንበት ነው።
እኮ ራሱ ያሳውቅሻል። እድሳቱ ሲደርስ አስራ አምስት ቀን ቀደም ብሎ ይህን ያህል ቀን ቀረኝ ምናምን ይላል።
አዎ እኮ አሳ- አሳውቆኛል። አምስት ቀን ቀረሽ አለኝ። አሁን እ እ
አሳውቆኛል እንትኑ
ምኑ አሁን አምስት ቀን ቀረሽ ብሎኛል ማለት ነው።
በቃ ይዘሽው ነያ
እና ምንድነው ማምጣት ያለብኝ?
አመታዊ እድሳቱን ልታስገቢ አይደለ?
አዎ
ደብተርሽና ማሽንና ተወካይ ነሽ ባለቤት
አይ ተወካይ ነው።
ህጋዊ ውክልና አለሽ?
አዎ አለኝ።
ውክልናሽንና መታወቂያሽንና ንግድ ፍቃድና ማሽንና ደብተር
እሺ እና- በኮምፒውተር ነው የምትጠቀሙት?
እ እ?
በኮምፒውተር ነው የምትጠቀሙት?
አይ ያለ ኮምፒውተር
ያለ ኮምፒውተር እሺ፣ ሁለት ሺህ አምስት መቶ ብር እድሳቱ። ሲም ካርድ ገዝታችሁ ነበረ?
እ?
ሲም ካርድ ገዝታችሁ ነበር?
አዎ ሲም ካርድ ገዝተናል። አዎ እሺ፣ እድሳቱ ያው ሲያልቅ ነው የሚደወልልሽ። ወዲያው አያልቅም። ከፍለሽ ካስገባሽው በኋላ እስከዛ እጅ በእጅ ነው የምትጠቀሙ። እሺ፣ አሁን ብመጣ ደርሳለሁ። አዎ ታሪክ ነው።
አዎ ትደርሻለሽ። አለን እስከ ሀያ ጉዳይ አስራ አንድ ድረስ እስከ አስራ አንድ ሰዓት አለን። እሺ፣ ውክልና እንዳትረሺ፣ መታወቂያ፣ ንግድ ፍቃድና ማሽንና ደብተር። እሺ እሺ። እና ክፍያ በ cash ሳይሆን transfer ነው የምታደርጊለን። እሺ እሺማ። እሺ እሺ።